ወዬ ወዬ
እኛ ነን የምንችለው እሺ እንትናንም አናግሬዋለሁ አንተ ነህን እሺ እኛ ነን የምንችለው ተብሏል እሺ
ንገራት confirm አድርገው okay ነዳጁን ግን እራሳችንን የምንቀዳው በራሳችን እንትን እያለ ኧረ አይደለ በቃ እሺ ንገራትና ሌላ አዎ።
ደግሞ ሙሉ list ኡን አሁን እልክልሻለሁ ከደብዳቤ ጋር attach አድርጌ የአዲስ መግቢያና መውጫ ግን አዎ።
እንትን አል- አላገኘንም በላት
እሺ ምንድን ነው flight detail አላገኘንም አዎ እሱን እየተናበብ እናድርጋለን ግን ከዚህ እስከዚህ ድረስ ከአስራ ዘጠኝ እስከ ሀያ አምስት ባለው ጊዜ ውስጥ አዎ አዎ እንደሚወጡ ማለት ነው ገብተው እንደሚወጡ ከባድ እና ችግር የለም አሉ
ችግር የለም አሉ።
አዎ ደወለ፣ አብረን ሆነን ደወለ ስፋኑስ እና አዎ ናይጄሪያ እና ከግብፅ ውጭ ዲፕሎማት አይከፍልም።
አዎ ከዲፕሎማት ውጭ ያለው ደግሞ እየከፈሉ ይገባሉ።
እሺ
ንገራትና ደውልልኝ። አሬ ባንቺን እና እንትናን እባክህ ክላክልኝ በመድኃኒት እሺ እሺ እሺ እየጠበኩ
እሺ